Hello ኡመር ወይ ወይ አንዴ ድገምልኝ ያገኝ ዘጠና ስድስት
ወርደድ ነበሩ ነው እም
ዘጠና አምስት ሰላሳ ስድስት ዘጠና አምስት ሰላሳ ስድስት
አይደለም አይደለም ሰላሳ ሰባት ይቅርታ
ዘጠና አምስት ሰላሳ ሰባት እና እኮ ግን ባ- እሺ በቃ
እ ምን አልሽኝ?
አይ ቶማስ የሚል አይቼ ነው ኡመር ስትለኝ ግራ ገባኛ
አይ ቶማስ የሚለው ቶማስ ነበር እኮ አልኩሽ።
እሺ እሺ በቃ አሁን አሳውቅላለሁ እሺ፣ እሺ።